ጤና ይስጥልኝ ጉዳይ አርሴማ እባላለሁ። ምን ልርዳዎት? ሄሎ ጉዳይ ነው የደወሉት። ምን ልርዳዎት?
ሰላም
ምን አሉኝ?
ሰላም ነው አለን እግዚአብሔር ይመስገን።
ባለሙያ ነበር ስራ እንትን ላይ ፈልጌ
የምን ባለሙያ ኖት?
አዲስ መልክ በ management
management እሺ፣ ሙሉ ስሞትን
ለእኔ አይደለም ለሌላ ሰው ነው። መቅደስ እሺ፣ መቅደስማ
ሚኒስቴር
ማን አሉኝ? ድምፆት ትንሽ ርቋል።
መቅደስ ሚኒስቴር
አልተሰማኝም። አሁንም
አይሰማም። መቅደስ ሚኒስቴር መቅደስ ምንሴ
ሚኒስቴር ሄሎ
ሄሎ ወይ
አትሰማም?
መቅደስ መቅደስ የሚለውት ሰምቶኛል። አባቶት ስም ነው ያልተሰማኝ።
ሚኒስቴር ሚኒስቴር
እ፣ በሌላ ቁጥር ወይ ይደውሉልኛል ወይ እኔ ልደውልልዎት። በዚህ ቁጥር ልደውል?
አዎ።
እሺ